hello አንድ ሺህ ብር ነው
አንድ ሺህ ስድስት መቶ ነው።
ስድስት መቶ ሳይሆን አንድ ሺህ ስድስት መቶ ሳይሆን አንድ ሺህ ብር አንድ ሺህ ነው።
አንድ ሺህ ነው። አዎ እሺ መልስ sister።
እሺ ወዴት ነበር እጃ ያደረጉት? ሀምዲ ኢብራሂም ነህ?
yeah አዎ አዎ አዎ ሐምድ ኢብራሂም ነው። ይሄ ስልክ ነው።
ቁጥሩ ይሄ ነው። ቴሌብር አዎ አዎ ቴሌብር።
በቃ እሺ ይገባሉታል። ትንሽ ደቂቃ ይጠብቁ እሺ።
እሺ ወጪ ሆኖሎታል።
አይ እሺ አይ ወላሂ አምስት መልካም ምሽት። እሺ መልካም ምሽት።